ሰላም ጤና ይስጥልኝ።
አብሮ ይስጥልህ። ሰላም ነው እግዚአብሔር ይመስገን።
አለን አለ ስራ መከተል ፈልጌ ነበር አብሮ እናንተ ጋር መስራት
ማስታወቂያውን የት ላይ ነው ያዩት?
ቲክቶክ ላይ
ዩቲዩብ ላይ።
ቲክቶክ ቲክቶክ
okay don't ዩቲዩብ ግባና መጀመሪያ ሙሉ ቪዲዮ የተለቀቀ ስላለ ቪዲዮን ያውና ከዛ ከቪዲዮ ስር መመዝገብ link አለ
ምን
link አለ መመዝገቢያ ዩቲዩብ ላይ ቪዲዮ ነው እና መጀመሪያ እሺ ከስሩ ከቪዲዮ ስር መመዝገቢያ link አለ በዛ ገብተህ apply ማድረግ ትችላለህ
እሺ